ጤና ይስጥልን። Best Bet ረድኤት ነኝ ምን ልርዳዎት
አሁን መቶ ብር ወደ Best Bet deposit አርጌ
እሺ፣ deposit ስታደርግ የደረሰህን text Telegram ላይ ልከህልናል ልከህልናል?
አይደለም።
እሺ፣ አሁን አሁን ነው አሁን ነው deposit አድርጌ እሺ፣ account- Telegram ላይ text ኡን ላክልን። እሺ
በምን በምን ብለህ እ
ምን ብለህ
እ የ deposit ስታደርግ የደረሰህን text ላክልን።